ሄሎ ሄሎ አቤት ሰላም ጤና ይስጥልኝ።
አቤት ስልክ ቃል ኪዳን እባላለሁ። ምደውልሎት ከግሎሪ real estate ነው።
እሺ
የንግድ ሱቆችና መኖሪያ አፓርትመንቶችን እየሸጥ እንገኛለን እና ምናልባት እርስዎ ፍላጎቱ ካሉት የመግዛት መረጃ ልሰጡት ነበር።
የት ጋር ነው ያለው?
የንግድ ሱቁ ሀያ ሁለት ጌትፋም ህንጻ ጀርባ አወቁት።
አዎ እሺ እየሰማሁሽ ነው። ሄሎ